Hello Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ሱራፊል ኢሳያስ Yes ከ Afriwork ኢትዮጵያ ነበረ የምንደውለው።
Okay Afriwork ኢትዮጵያ፣ አፍሮ ህይወት አፍሮ Afriwork፣ Afriwork።
Afriwork እሺ።
አዎ፣ በ job application specialist vacancy ወጥቶ ነበረ።
አ June ስድስት ላይ ነበር ያወጣው።
እሺ hire አረጋችሁ በእኛ platform
hire አድርገናል። አዎ
አረጋችሁ።
አ እሺ፣ ሌላ የሚያስቸግሩት ነገር አለ? እኛም platform ሲጠቀሙ እናንተ platform ላይ not really
የለም።
የለም። ደህና ነው። ምንም አይልም።
የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ እሺ፣ እሺ መልካም ቀን።
Okay bye